ሄሎ አቤት
ሄሎ፣ ዋ- አቤት አቤት አቤት ይሰማዎታል? ከዋሽንግተን ነው የደወልኩት መልሼ።
እኮ አዎ፣ ዋጋውን ደውለን ነው።
ጠይቃኝ ነበረ እና አልነገረችኝ አልነገርኳትም።
እሺ ስንት ነው?
አምስት ሺህ አምስት መቶ ብር ነው ዋጋው።
አራት ሺህ ብር ብላ ነበር እሷ።
አምስት ሺህ አምስት መቶ ብር ነው።
አምስት ሺህ አምስት መቶ አዎ
አምስት ሺህ አምስት መቶ
አምቡላንስ አሁን ቁጥር text አድርጌያለሁ ይደውልልዎታል።
Hello፣ አቤት ይምጣልን። እሺ፣ ይምጣልን።
አሁን ይደውላል አናግሩት።
እሺ